ምስራች ዚያ እንኳን አደረሰን ይባባላል ሰው ሰላምና ፍቅር በለቱ ነግሰ የአምላክ ቸርነቱ ከሰማይ ወረደ፣ በአብዳማቱ ድባብ አየሩ ታወደ። የፍጡራን ተድላ የመኖር ሽብዥ አብሮ ሲያከብሩት ነው የአብዳማቱ ሕዝብ። ይህ በአውዳመቱ ተመለስ በደህና ዘንድሮም እንዳትቀር እንዳምና ካቸምነ ብሎ የአገሬ ሰው ቃል መልእክቱን ልኮ ናፍቆቱን ይገልጻል በዓመት በዓል አስታኮ የስዘጋሁ ሳይለየንሁ የከርሞ ሰውሁ ይበለንሁ እንኳን እንኳንሁ አደረሰንሁ እሱ ፈቅዶሁ ለዛሬው ቀንሁ አሸብርቆንሁ ወዳደጁሁ እጎረመጥሁ ወዳጁሁ የተጣላሁ ከለታርጎሁ የዋልቀኑሁ አሸብርቆሁ አሸብርቆሁ አሸብርቆሁ አሸብርቆሁ አሸብርቆሁ የጠዋቷ ፀሐይ በብርሃን ልትገዛ ሞታች ጡመቱን የምስራች ይዛ እንኳን አደረሰን ይባባላል ሰው ሰላምና ፍቅር በለቱ ነግሰው ገበያ ሲደራ የበግ የዶሮ ባሬት ጠጅ ሳር ስታጠን ጓዳው ከልጅ እስከ አዋቂ በደስታ ተሞልቶ አውደ ዓመት ያከብራል ነገን ለአምላክ ትቶ የስዘጋሁ ሳይለየንሁ የከርሞ ሰውሁ ይበለንሁ እንኳን እንኳንሁ አደረሰንሁ እሱ ፈቅዶሁ ለዛሬው ቀንሁ አሸብርቆንሁ ወዳደጁሁ እጎረመጥሁ ወዳጁሁ የተጣላሁ ከለታርጎሁ የዋልቀኑሁ አሸብርቆ አሸብርቆ አሸብርቆ አሸብርቆ አሸብርቆ የሱ ጸጋ ሳይለየን የከርሞ ሰው ይበለን እንኳን እንኳን አደረሰን እሱ ፈቅዶ ለዛሬው ቀን አሸብርቆል ወዳደጁ እጎረበት ወዳጁ የተጣላ ካለ ታርቆ የዋል ቀኑ አሸብርቆ አሸብርቆ አሸብርቆ አሸብርቆ አሸብርቆ